ሁለቱ ሺ ምናምን። Hello ጤና ይስጥልኝ ቃል ኪዳን ነኝ ከ Best Bet። ምን ልርዶ?
እንትን ነበር ከቴሌብር ወደ Best Bet ገብቼ አየር ላይ ይዞብኛል ማለት ነው። እዛ ነው።
እሺ deposit message ኡን ይላኩልን እሺ፣ ቴሌግራም ላይ እና እናየዋለን።
እሺ ስልካችሁ እሺ ስንት ስንት ነው?
ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት እሺ፣ አለ ስልኬ አርባ አራት
አርባ አራት ሰላሳ ሰባት እ አርባ ሰባት
ሰላሳ ሰባት አርባ ሰባት አዎ
ከዛ ምን ብዬ ነው ማለት ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት ላይ ከቴሌብር ነው ያደረጉት።
አዎ ቴሌብር የላክሉትን message እና Best Bet የሚጠቀሙበትን ስልክ ቁጥር አንድ ላይ ላኩልን።
በቃ እሺ።
እሺ መልካም ቀን።